Rahil, ponelo bajo el laptop. Hello?
ወይ ፈላጊ ነው እኔ እኔ ደወልኩ።
ወይ ወይ ሰላም ነው ስራ ፈላጊ ነው
እሺ ትንሽ ግን ከኋላ ያለች ድምፅ እየ- እየ- እንድንደማመጥ አላደረገንም። ወይም መልሼ ልደውልሎት በሌላ ስልክ
እህ
ያሉበት አካባቢ ጫጫታ አለና ብዙም እየተደማመጠን አይደለም። እሺ ይቅርታ።
አዳማ ነው የምደውልልሽ እ፣ ከአዳማ ነበር የምደውልልሽ
እሺ እ፣ እባክዎት ሙሉ ስሞትን ይንገሩኝ።
ሙሉ ስሞት አዎ ስራ ፈላጊ ነው ከአዳማ ነው ወጣ ይኖ ገብቶኛል እኮ ግን ያው ስሞትን መንገር አለቦት ለመመዝገብ።
አሁን ግን ከአዳማ ማስተናገድ ይችላሉ ወይ?
አሁን ላይ በእርግጥ እየሰራን ያለ ነው እ፣ አዲስ አበባ ላይ ብቻ ነው። ወደ ክፍለ ሀገር ገና አልመጣንም።
አሁን ግን ያድክ አዲስ አበባ ነው የምትሰሩት አዎ፣ አዲስ አበባ ላይ ነው አሁን ላይ እየሰራ ነው። ወደፊት ነው ተደራሽ እ፣ የምንሆነው። አሁን ላይ ግን ያው አዲስ አበባ ላይ ነው። አዎ አዲስ አበባ ትገባ ልደውልና ስራ ማግኘት ይችላለሁ ማለት ነው አዎ አዎ፣ ይቻላል። ደስ ይለናል።
እሺ እሺ እሺ፣ መልካም ቀን